Hello
Hello፣ ሰላም ነው።
እግዚአብሔር ይመስገን።
እ machine service ለማስገባት ነበረ።
እሺ
እ በእናንተ የጻፋችሁበት እንትን ላይ ዜሮ ሰባት ዜሮ ዘጠኝ ሀያ ሶስት ነው እንትኑ የመጣው ገቢዎች ገቢዎች የጻፉለት ሁለት ቀን አለው መሰለኝ በዘጠኝ አይ ነው።
በገቢዎች ሳይሆን ደብተር ላይ በተጻፈው ነው መጀመሪያ start date ኡ እዚህ የገባበት
Okay ስለዚህ ዛሬ ነው ሰባት ዜሮ ዘጠኝ ሀያ ሶስት ነው የሚለው
ዜሮ ሰባት ዜሮ ስምንት ሀያ ሶስት ነው የሚለው
አዎ